ጤና ይስጥልኝ። ሰላም አመሹ። እንዴት አመሹ? እግዚአብሔር ይመስገን። ይቅርታ እኩለ ሌሊት ደወልኩ። ሀያ አራት አለን ዲሽ ክፍያ ስንት ነው? ስልክ ሊያዝ እሺ፣ መረጃ እሰጣለሁ። ስምና ስልክ ሊያዝ
ምናልሽኝ?
ስሞትን ይነግሩኛል። ስምና ስልክ ሊያዝ
እሺ ጽዮን መሀሪ
ስልክ ሊያዝ ጽዮን ስልክ ሊያዝ መሀሪ hello ስልክ ቁጥርሽን ትነግሩኛለሽ? ሲሆን ዜሮ ዘጠኝ ሀያ ሁለት ዜሮ ዘጠኝ ሀያ ሁለት ሀምሳ ሰባት ሀምሳ ሰባት ሀምሳ ስድስት ሀምሳ ስድስት ሀምሳ አራት ሀምሳ አራት አድራሻ የት ነው? ጽዮን አዲስ አበባ
ማስታወቂያውን ከየት ነው ያዩት?
እም፣ ማስታወቂያውን ከየት ነው ያዩት?
እ- ከቲክቶክ ድምፅ ላይ
እ- ከቲክቶክ ነው ያየሁት።
እሺ እሺ ጽዮን ለመመዝገብ ነው ጥያቄ ለመጠየቅ ነው ለመመዝገብ ነው፣ ግን ክፍያው ስንት ነው?
እሺ እሺ እነግራለሁ እም፣
እነግርሻለሁ class ከጀመርሽ በኦንላይን ነው ወይስ በአካል ነው መማር የምትፈልጊው?
በአካል በአካል በአካል እሺ class ኡ የሶስት ወር ክል- የስ- class ኡ የሶስት ወር ነው በጣም በጣም ነው ግን የሚጮሁት ማሪ፣ እነሱን ብቻ ቀረጻ ላይ የሚሰሙት ስለሆነ በጣም ይቅርታ እሺ እኔም እየጮኩ ነው ከውቴ እሺ
class ኡ የሶስት ወር ኮርስ ነው። በስ- በሶስት ወር ኮርስ ውስጥ በሳምንት ተከታታይ class ይኖራል ማለት ነው። ሰኞ እሺ የመጀመሪያዎቹን ሶስት ቀናችን attend ማድረግ አልችልም። ሌላ class አለኝ extension መማረው እና ሶስቱ ቀን ፈተና ነኝ።
እሺ እዚህ ትውውቅም እኔ እ፣ እኔ እንጃ ምን ልበልሽ በእንግሊዝ ከምታገኛቸው ቆይቶ ጓደኞች ከነሱ ጋር final ነው ደግሞ class ቢሆን miss አደረግ ነበር ችግር የለም ግን final exam ነው ያለብኝ።
እኮ በሚቀጥለው ቀን ጀምረሽ ትለያት አለ ተማሪያ ስለዚህ ከአርብ ጀምሮ በ attend አደርጋለሁ።
handout ይሰጣል ይሰጣል ስልሽ ኮፒ እንድታደርጉ በቴሌግራም እንልካለን ማለት ነው።
እሺ እሺ እኔ እ፣ ኮርሱ የሚሰጠው በአማርኛ ነው።
እሺ እንግሊዝኛ ማለው understand የምታደርጊው ነገር ነው።
እሺ
እሺ ሰኞ፣ ሮብ፣ አርብ፣ ማክሰኞ ወይ ካልሆነ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ትምህርት ይኖራል። ከአስራ አንድ ተኩል እስከ አንድ ተኩል ትምህርት ይኖራል ማለት ነው።
okay በመረጥነው ቀን ነው እኛ ነን schedule የምናደርግላችሁ።
ሁል- ሁ- ማለት ሁለት class ነው አንድ class ነው
ሰኞ፣ ሮብ፣ አርብ ካልሆነ ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ እኛ ነን schedule የምናደርግላችሁ።
okay ግን ሁለት ከሆነ እኔ የማክሰኞ ሐሙስ ቅዳሜው ይሆንልኝ እናንተ በመረጣችሁ ሳይሆን እኛ በመረጥነው ነው የሚሆነው።
okay አንድ አንድ class ኡ አንድ ብቻ ነው ነው ድንገት ከሆነ እንደዛ ነው፣ ካልሆነም ደግሞ split እንትን እናደርገዋለን ማለት ነው።
እኔ ያ- እኔ ያልኩሽ ማርዬ ሁለት class ከሆነ ሰኞ ሮብ አርብ ሌላ class ማክሰኞ ሐሙስ ቅዳሜ ሌላ class ከሆነ እሺ ሰኞ ሮብ አርብ እኔ ሌላ class ስላለኝ አሁን እሱን miss አድርጌ ነው እዚህ ልማር የፈለግኩት ልክ ነሽ። ግን አንድ ብቻ ከሆነ
አንድ ብቻ ከሆነ መማር አለሁ በቃ እንደምንም እየቀጣሁ ሁለት ከሆነ ግን ብትተባበሩ ደስ ይለኛል ችግር የለም። ካልሆነ ግን እንደ አማራጭ ይሆናል።
አዎ ከሁለት class ካለ ግን special case ብለሽ አይዞ እኔ እሺ ኮሜዲያን እሸቱ ነው የሚያስተምረው። ከሚያስተምራቸው ውስጥ personality፣ algorithm፣ content marketing የሚል ኮርስ አለው ማለት ነው።
እሺ
ለሀያ credit hour ነው የሚያስተምረው። ይህ ማለት አንድ ወር ከአስራ አምስት ነው። አንድ ወር ከአስራ አምስት ቀን class አለ ማለት ነው። አስራ አምስት ቀኑ assignment ይሰጣል። ሌላው ቀሪ ጊዜ መመረቂያ ቪዲዮ የምናዘጋጅበት ጊዜ ነው ማለት ነው።
እሺ
ያከፋፈሉ ሁኔታ ሀያ credit hour ነው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። በብር ስናስበው ሀያ credit hour ን በሰባት መቶ ሀምሳ አስራ አምስት ሺህ ብር ይመጣል ማለት ነው። ነገር ግን ከየካቲት ሀያ አምስት ቀን ከተመዘገብሽ ሰላሳ አራት percent discount አለው። የአንድ credit hour ዋጋ ሰባት መቶ ሀምሳ የነበረው አምስት መቶ ይመጣል። ሀያ credit hour ኡን በአምስት መቶ አስር ሺህ ብር ነው የሚካሄደው። ከየካቲት ሀያ አምስት ቀን በፊት ከተመዘገብሽ ስለዚህ ልመዝግብሽ ያው
ገብቶኛል ማሪ ልመዝግብሽ እሺ መዝግብ እሺ እ፣ ድጋሚ ስልክሽ እያዝና ከይቅርታ ጋር account ልላክልሽ።
እሺ እሺ ዜሮ ጽዮን ዘጠኝ ሀያ እሺ ሁለት ዜሮ ዘጠኝ ሀያ ሁለት ሀምሳ ሰባት ሀምሳ ሰባት ሀምሳ ስድስት ሀምሳ ስድስት ሀምሳ አራት ሀምሳ አራት እሺ ጨምር።
አሁን ያልኩሽን ግን እንዳትረሺ እሺ። ሁለት class አንድ ችግር የለውም። ልክ እንትን ሲልም schedule ስናደርግም አ- ማረ- arrange ማድረግ ይቻላል። እኛ ሁለት shift መሆኑ ካው- ከእንትን ከሆነ አንድ እህ።
ማስገባት ይቻላል። ችግር የለውም።
እሺ እኔ ቆንጆ ቢኒያም መለካቸው ደስ አለኝ።
አዎ። በስልክ ቁጥሩ ደግሞ ስም፣ ስምሽን፣ ስልክ ቁጥር፣ ኢሜል አድራሻ እና ያስገባሽበትን የብር amount screenshot አድርገሽ ትልክልኛለሽ ማለት ነው።
እሺ class ኡ የት ነው?
ሀያት አደባባይ ተስኩሴ ነው።
እ፣ ከስንት ሰዓት እስከ ስንት ሰዓት ነው?
ከአስራ አንድ ተኩል እስከ አንድ ተኩል
እሺ እኔ አመሰግናለሁ። ሰላም ደሪ አንድ ሰዓት ከአስራ አንድ ተኩል እስከ አንድ ተኩል ከአስራ አንድ ተኩል እስከ አንድ ተኩል እሺ እኔ ቆንጆ ቻው።
አንቺ ሰላም ይዛል።
እሺ መልካም ነው።
አሜን።